አቮካዶ አለ።
ሄሎ ቤርሳቤ ነኝ።
ቤርሳቤ
አቤት ማነሽ ሆይ?
አሎ እንዴት ነህ?
ድንቅ ነኝ።
እሺ
ቢና የሚወረድ እስቲ ሀያ አራት ታክሲ ተራ
ስንት ነው ኦርደር ነበሩ?
ሰባ ሰባ ስምንት ሰባ
ሰባ ስምንት ሰባ ስምንት አይላለኝ።
እና ይሄ ደግሞ ከአትላስ ወደ ቦሌ ማሳጅ ነው የሚሄደው። ይሄ ማን ዳይመንድ ማሳጅ
እሺ ምንድን ነው ይውጣል ነው?
አይ፣ ወደ የት ይወጣል? ማገኝ ይህን ነበር ግን ደርሻለሁ። እናንተ እስክታረጉ ስለምደርስ ይቅር በቃ። ያኛው የነገር ሰባ ሰባ ስምንት ነው አይላለኝ።
ሰባ ሰባት ሰባ ሰባ ስምንት ሰባ ሰባት ሰባ ስምንት ሰባ ሰባ ስምንት ነው አይደል?
ሰባ ሰባ ስምንት
አዎ እኮ እሺ። ከዚህ በርገር የሚነሳውን አይደል?
አዎ
አይላለኝ